ጤና ይስጥልኝ ሀና እባላለሁ ጉዳይ ነው የደወሉት እባክዎ ምን ልርዳዎ
እንዴት ነሽ ሀና እግዚአብሔር ይመስገን
ትናንት ያወራሁሽ ነሽ መሰለኝ አይደል ሀብታም አዎ አዎ አዎ እንትን ቴሌግራም ላይ እኮ አልመጣ አለኝ
ምን አሉኝ ይቅርታ
ቴሌግራም ላይ አልመጣ አለኝ ከፍዬ ነበር
Okay ከፍለዋል አዎ ከፍያለሁ በምንድን ነበር የከፈሉት ሚዛን ምናምን ብዬሽ
ምን አሉኝ ሚዛን ብዬሽ ትላንት
እሺ እሺ አሁኑ ቼክ ላድርግና ባለሙያ ይላክልዎታል ሀብታም ኖት አይደለ አዎ አዎ እሺ እሺ እሺ እሺ አሁን ቼክ ቴሌግራም ላይ ላድርግና- ግን ስልክሽ አልመጣ አለኝ ያኛው ትናንት የሰጠሽኝ ስልክ እዚህ ቼክ እናደርገዋለን እ፣ አ ኖ ያላገኘ ነው ደግሞ ሀይሎትና እ፣ ይልኩልኝ አዎ አዎ እሺ እሺ እሺ መልካም እሺ